hello ጥላሁን፣ አቤት።
አሁን አሳውቀ ነበር customer ስልክ አታነሳም።
አ እሺ ደውልላት። እሺ እዚህ አንስታለች
እያነሳች አይደለም አሁን።
እኮ አሁን ሞክርላት ነው። አሁን ነው የመለሱልኝ።
እሺ፣ እሺ፣ እሺ ከዛ ደውል ካልተነሳለህ እሺ።